ጤና ይስጥልኝ hello
hello አቤት
Economic Association ህንጻው ጋር ነው።
stand up ፊልም ያሁኑ ቦሌ አለም ሲኒማ ነው።
ቦሌ አለም ሲኒማ አዎ አዎ፣ ለ stand up comedy ነው።
ኮሜዲ አሁን የት ነው?
ምን ሰዓት ላይ? ቦሌ አለም ሲኒማ ነው።
ጋስት አይደለም።
ጋስት ጋ አይደለም። አዎ፣ በአሁኑ okay፣ ቦሌ አለም ሲኒማ ነው።
ቦሌ አለም ሲኒማ የስምንት ሰዓት ዌስተርን ሆቴል ነው ያለው።
ማለት ቤስት ዌስተርን ሆቴል
ወደ አለም ሲኒማ ጋር
እ ቦሌ ከኤድና ሞል አለም ሲኒማ አይደለም።
አ ኤድና ሞል ወደታች ወርዶ እዛው ኤድና ሞል አጠገብ ያለው አዎ አዎ፣ okay። እሺ እሺ።
እ የስምንት ሰዓቱ እ አለም ሲኒማ ነበር። አሁን ሆኗል
አሁን ሆኗል።
ጀምሯል ፕሮግራሙ። ተመዝግበው ነበር ከዚህ በፊት ተመዝግቦ ነው። አዎ ተመዝግቦ ነው።
ሌላ ሰው እየጠየቁ ነው የሚነግሩኝ።
አይ እሱ ነው አናግርልኝ ብሎኝ ነው።
okay እ ስለዚህ የሁለት ሰዓቱን መሳተፍ ይችላሉ። VIP ነው
ህንጻ ላይ ማለት እ ምሽት ሁለት ሰዓት ላይ በቦሌ ቤስት ዌስተርን ሆቴል።
ነው።
አዎ
እንጂ ከዚህ በኋላ የለም ማለት ነው። ሁለት ሰዓት አሁን ስምንት ሰዓት ነበረ ተጀምሯል አለም ሲኒማ።
አዎ አዎ።
okay እሺ።
እሺ እናመሰግናለን። መልካም ጊዜ።
okay።